ፍቅር
እሺ ፍቅር ቅድስት ደውዬላት ድምጿ ተቆራርጦ ዘጋች።
እሺ
የገርጂ ምን በል order የገርጂ order ግቢ አንተ የት ነው ያለው ሀያ ሁለት እ ሀያ ሁለት የመገናኛ ነኝ ሀያ ሁለት ሀያ ሁለት ገባኝ ቅድም እሺ ልማት ሲልክ ነበር አይደል ሀምሳ- ሀምሳ ሶስት ዘጠና ሶስት
ሄሎ
እ፣ ሀምሳ ሶስት ሄሎ።
ዘጠና ሶስት አቤት አቤት አይሰማም
ሀምሳ ሄሎ።
ሶስት ዘጠና ሶስት አዎ አዎ hello ሀምሳ ሶስት ዘጠና ሶስት ነው ያልከኝ አዎ አዎ አዎ ጸደቀ እሺ ቅድም አሰጥቼ ልክ ነበር አይደል አሁን እያየህ accept በል እሺ በእናትህ እሺ እሺ ሁለተኛ አይለምደኝም
እሺ የት- ከየት የት ነው አሁን አንተ የት ነው ያለኸው እዛው መገናኛ እኔ ላይ ሀያ ሁለት ሀያ ሁለት እ፣ እንትኑ ገርጂ ከገርጂ ተነስቶ ገርጂ የሚያልቅ ነው ያው በዚህን ሰዓት እዛ የሚሰሩት አይጠፋም።
ገርጂ ገርጂ ነው እዛው ነኝ አዎ order ኡ ከገርጂ ገርጂ ነው። አሁንም ቅድስትዬ ከሰርኩኝ የምር ስልክ ፍቅር አላነሳም።
ለማንኛውም አዎ አዎ፣ ፍቅር ከሰርኩኝ ስልሽ ሁለት መቶ ሀምሳ ብር
እሺ ግን እ፣ ቆይ ሌላ order ይዘሃል ጸደቀ አል- አልያዝኩም።
ከማድረስ ሬስቶራንት ወደ አልፖስ ፕላዛ እሺ በቃ እሺ ከዚህ በኋላ ግን እያየክ እሺ ጸደቀ እባክህ እሺ እሺ እሺ እንደው እሺ፣ እንደው አባቴ።
አላስጨንቃችሁም። እሺ በጣም ነው ማመሰግነው።
እሺ እሺ አባቴ።
ፍቅር እኮ ናቸው እንደ ስማቸው።